hello የለ ሰላም፣ እንዴት አደሩ?
እግዚአብሔር ይመስገን ሰላም አደርሽ አለን እግዚአብሔር ይመስገን።
አለሁልሽ። አይ፣ እ፣ ትኬት ለመቁረጥ ነበረ።
እሺ ይቻላል።
okay፣ እሺ። እንዴት ነው እ፣ የማደርገው?
በኦንላይንም መቁረጥ ይችላሉ። በአካልም መቁረጥ ከፈለጉ ኢንተርኮንቲኔንታል ላይ አለን።
okay፣ እሺ። ኦንላይን ቆርጬ እ፣ ከዛ እ፣ ማለት እኔ አይደለም የምገባው ለሰው ልጋብዥ ነበር እና ችግር የለውም። receipt ኡን attach አድርጉና የሚመጣው ሰው ደግሞ screenshot ያደረጉትን ይላኩላቸው።
ስክሪንሻት
ያስገቡበት የብር amount አለ አይደለ?
አ አ እሱን screenshot ኡን ለነሱ ይላኩላቸው። ወይ ፎቶ አንስተውትም ከሆነ screenshot ም አድርገውት ከሆነ አ ለሚገባው ሰው ይስጡት።
okay፣
እናመሰግናለን።
ዛሬ ነው አይደለ?
አዎ ዛሬ ነው።
እሺ።
አሁን አለን በአካል መምጣት ከፈለጉ የት አበሮች ላይ ያላችሁ?
አይ አበሩ ሳይሆን ኢንተርኮንቲኔንታል ላይ አለን።
okay፣ እሺ።
እሺ እናመሰግናለን። እሺ እሺ